Hello ጤና ይስጥልኝ ቤቲስቤት ራሄል ነኝ። በምን ልርዳው?
ጤና ይስጥልኝ እናቴ። ወኪል ፈልጌ ነበረ።
እሺ የት አካባቢ?
የት አካባቢ? አርማያ
ሀረማያ?
አለማያ። አዎ እሺ አንዴ ቆይ። እሺ ሄሎ ሄሎ ትችላለህ። ምንድን ነው የፈለከው? ስፖርት ነው ወይስ virtual?
እኔ ሁለቱም ነው የፈለግኩት። አሁን እሺ እንደዛ ከሆነ መጀመሪያ በ cash ወይም በቼክ ሰላሳ አምስት ሺህ ብር ታስይዛለህ።
አዎ፣ እሱን አውቀዋለሁ እናቴ እሺ እሺ ያለውን ነገር እና እንደውም የሆነ ጥያቄ ጠይቀት ቆይ ይደ- ይደወልልሃል ብላኝ አልተደወለልኝም ነበር። የኦንላይን እነዚህ ኦንላይን የሚጫወቱ አሉ አይደለ?
እህ፣ yes yes online ተጫዋቾቹ ማለት ነው እሺ በእኔ በኩል በ agent በኩል account ከፍተው የሚጫወቱት እህ፣ አዎ የእሱን ብያት ጠይቂያት እሱን ብቻ ቆይ፣ ነው እንጂ shopping አይደለ አይደለ አይደለ ሁሉ የምትፈልገው?
አዎ እሱን ሁሉንም እሱንማ አንድ ላይ ነው የምወስደው Okay እሺ የእሱንስ percent ኡ እንዴት ነው የሚለውን ነገር ጠይቂያት ይደወልልሃል ብላኝ ከዛ በኋላ አልደ- አልተደወለልኝም ነበር።
አልተደወለልህም? እሺ አንዴ አዎ እንጂ እህ፣
ሄሎ ሄሎ ሄሎ፣ ሰላም ነው እህ፣ ሰላም ነው ወንድሜ አለን። እግዚአብሔር ይመስገን። እሺ ምን ነበር ጥያቄ?
አለ አዎ ጥያቄ ኦንላይን ተጫዋቾች በ agent በኩል account የሚከፍቱት አለ አይደል?
አዎ አዎ ስራውን አውቀዋለሁ። ከዚህ Okay።
በፊትም ያው ወንድሜ የሚሰራው ነገር ነው Okay።
እዛ ወስዶ እና የእሱን ያለውን ነገር ለማወቅ ነበር percentage ኡ ምን ያህል ነው የሚለውን የኦንላይን ተጫዋቾቹን።
Okay ምንድነው መሰለህ መጀመሪያ register ታደርጋችኋለህ። ግን register ማድረግ ብቻ ሳይሆን ሄዲያው ምንድነው እነሱ ከዛ በኋላ የሆነ deposit ያደርጉና አዎ እነሱ ከሚጫወቱት ነው።
አዎ አዎ።
ከትኬትም አይደለም virtual game ኦች ነው። ከትኬት አይደለም ከትኬት ሳይሆን virtual game ኦችን ይጫወታሉ።
እኮ Virtual አለ ኦንላይን ላይ በቤት ቤት በኩል support የሚደረጉ game ኦች አሉ አይደለ?
ያው አሁን ያው ለምሳሌ እሱን ነው Aviator አይነት game ኦች ማለት ነው።
አዎ በእነሱ እሱን ነው Game- ያወኩት።
አዎ ያ- የዚህኛው ኦንላይን አሁን ኦንላይን የሚጫወቱት የትኬቱንስ ነው የምልህ።
ትኬት ኦንላይን ትኬት ምናምን ሆኖ ከሆነ ትኬት እንትን በምን?
አይኖረውም። ይኸውልህ እንትን ኮሚሽን የሚያስብል በትኬት ምናምን አይደለም። Virtual ለሚጫወቱ ሰዎች ብቻ ነው። ለምሳሌ አንተ ትመዘግባቸውና እነዛ ሰዎች አዎ ብር ገባኝ።
Deposit አድርገው Aviator ኦች አዎ Aviator ምናምን እዛ ላይ ያሉትን እነዛን እነሱን እነዛን ተጫወቱ።
አማራጮች ሲጫወቱ ነው።
አዎ እነሱን ተጫወተው lost ሲያደርጉ ለአንተ ኮሚሽን እ።
እያሰበ ሊዳር system ኡ።
Okay አዎ እኮ እሱን እኮ ለማወቅ ነበር እና ወደዛ መጥቼ እንዳውም ለመዋዋል ነበር አሁን አዎ ይቻላል፣ ችግር የለውም። Exact percent ኡን እርግጠኛ አይደለሁም፣ ግን ሀያ percent መሰለኝ check አድርጌ እነግርሃለሁ። ችግር የለውም።
እኮ እሱን check አድርግልኝ እና የትኬት ኦንላይን የሚጫወቱት ትኬት ተጫዋቾች የለውም ነው የምትለኝ?
የለውም አንተ እሱ?
register ካደረገ normally አንተ ራስህ ትኬት መቁረጥ ትችላለህ። ለ customer ኦች ሲመጡልህ ሱቅ ላይ ምናምን ግን ያ የዛ- ሱቁማ እሱ አዎ፣ ወረቀት ነው አዎ።
ወረቀት ነው የማወጣው።
አዎ register ላደረካቸው ሰዎች ግን በትኬት አያስብልህም። በትኬት ሳይሆን ለ virtual game ኦች ነው የሚያስበው። ለ virtual ም lost ላደረጉት ነው። Win ካደረጉ አዎ እሱን አውቃለሁ። አዎ አዎ።
በጣም አሪፍ።
Okay፣ ለ virtual ኦቹ ብቻ ነው ያለው እንትን ኮሚሽን የሚያስብልህ።
Okay፣ እሺ በቃ እና ቦታ እ፣ ነግረኝ ወይ ደግሞ ስልክ ካለ ሰማንያ ስምንት ዜሮ አራት አሁን የደወልክበት ቁጥር ነው።
እዚህ ላይ አኳይ አዎ።
ቦታ ለመዋል አሁን እ፣ ይቻላል።
ወጣ ግቢ መምጣት እንትን።
የምትፈልግበትን ቀን ንገረኝና በቀጠሮ ነው የሚመጣው።
አሀ በቀጠሮ ነው።
አዎ በቀጠሮ ነው የሚመጣው።
Okay፣ እሺ በቃ ready ስቶ ንገረንና እሺ።
ቀጠሮውን ነግረና ናሲዝና ትመጣለህ።
አየሽ።
እሺ እሺ።
እሺ፣ thank you